hasta nada. ድማም ሰው ዝናር ክልዋሰው ድማም ሲከተል እሱም እንደወንዙ በላይ በላይ ሲል በላይ በላይ ወጣምን በሙሉ አስሻው ጠፋብኝ ስፍራ ከቤልጅጉ ጋራ ከናስማሰር ጋራ ከዲሞፍተር ጋራ ሸንጓዳ መስሎ ልቤን ያዋዘለው ለካስ እግር ቤት ደውዛው ድማም ድማም አነኔነናማ በዴማው ጊዮርጊስ አመላክቱኝማ ወፏን በመረቡ እንዳላስለመደ የታከል ድማም ድማም ገላ ድማም ድማም ገላ የት ነው መኔ መላ ነገር ጥቃት ነገር ጥቃት ستكتي وعمر كده بس النار سرعة أرجو البنو አስጠና የዳለም አባነ ወይታና ፍቅር እጅ አስጠና ድማም ሰው ድማም ሰው ድማም ሰው ዝናር ክልዋ ሰው ከቤት ጽጉ ጋራ ከናስ ማሰር ጋራ ጋራ ሸንቆሎ መስሎ ለካስ ቤት ሄደው ድማም ገላ ጀግራነቱ ቀየና ወርሳሱ ባካዱ ለንቶይ ባከፋቆስ ድማም ድማም ገና ድማም ድማም ገና የኔ መላ What time is it?